hello betting check ለማድረግ ነበር።
ይቻላል። እሺ።
ልንገር cashier ኡ code አዎ።
አስር እሺ።
ሀምሳ አምስት እሺ።
ሰማንያ ሶስት እሺ።
አርባ ዘጠኝ እሺ። እሺ። አንድ ጨዋታ ብቻ ነው የታረመው።
ነው አዎ ሌሎቹ ዛሬ እ፣ ሉተን ከአርሰናል የሚሆነው ዛሬ ነው። ሌሎቹ እ፣ ብራይተን፣ ብሬንትፎርድ ምናምን እነዚህ ነገ ናቸው።
እ፣ እና እሺ ስንት ለስንት እንደረታ ንገረኝ።
የስፖርቲንግ ከቪሴንቴ የሚለው ነው
አ የመጀመሪያዋ አ አ፣ እሱ win ተብሎ ነው የታረመው። ሶስት ለአንድ ነው ያለቀው። ስፖርቲንግ ነው ያሸነፈው። እርሶ win one ነው አይደለ ያሉት?
አ
አ እሱ win ነው። አረንጓዴ ነው ያበራው። ሌሎቹ ዛሬና ነገ ነው የሚወጡት።
እሺ እናመሰግናለን።
እሺ እኛም እናመሰግናለን። መልካም ቀን